ሄሎ ሌላው ጤና ይስጥልኝ።
ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳ?
ሚቲንግ ቸክላ ማድረግ ፈልጌ ነበር።
እ፣ ትኬት ነው?
አዎ ትኬት እሺ ካሻር ኮዱን ንገረኝና ቼክ ላድርግልህ።
አስራ ሶስት አስራ ሶስት አስራ ሶስት እንደገና አስራ ሶስት
አስራ አንድ ሀያ ስምንት
እሺ እ፣ lost ነው በሁለት ጨዋታ በቻርልተን አትሌቲክ እና በፖርትስማውዝ
እሺ እሺ። ሌላ ደግሞ ለማየት ፈልጌ ነው።
ንገረኝ። እሺ አስራ ሶስት እሺ አስራ ሶስት እሺ ሰባ ሶስት እሺ ሀያ ሰባት
ይሄ የለውም። ሌላ ትኬት እ፣ ንገረኝ። ይሄ ይሄ የለም፣ አይታይም። የለውም፣ ትኬት የለውም በዚህ ቁጥር
እሺ ሌላ
ወይ አስተካክለው እንትን በለው። የሆነ ቁጥር ተሳስታ ነው።
አስራ ሶስት እሺ አስራ ሁለት ሀያ ስድስት እሺ ሰላሳ ዘጠኝ
በአምስት ጨዋታ ነው። ይሄ ደግሞ የተሸነፍኩ ዌስትሃም፣ ፋቲህ ካራጉምሩክ እና ሉተን ታውን፣ ሮያል አንትወርፕ እና ቦታፎጎ ይባላል። አምስቱ እሺ
አስራ ሶስት ዜሮ ዘጠኝ ሌላ ደግሞ ነበር እሺ ቀጥል።
አስራ ሶስት ዜሮ ዘጠኝ እሺ ሰማንያ እሺ ሰባ አምስት
ይሄ ደግሞ በአንድ team ተሸንፏል፣ በፉልሃም
በፉልሃም ነው። እሺ እሺ
እሺ፣ እናመሰግናለን።
እሺ እሺ መልካም ቀን